hello ሁሉ ስፖርት ነው የምንረዳው
አረ ብራችን ልቀቁልን ምንሼ ነው
የምንረዳው ደንበኛችን
ሁሉ ስፖርት በልተን ነበርና ከዛ ወደ ቴሌብር ስናስተላልፈው ከሁሉ ስፖርትም ተቀንሷል ወደ ቴሌብርም አልገባም
ከሁሉ ስፖርት ግን ተቀንሷል ከ transaction history ላይ screenshot አድርገው ላኩልን ልከናል ልከናል
መቼ ነው የላኩት ጠዋት ጠዋት አስራ ሁለት ሰዓት
ማን ነው ስሞት የቴሌግራም አ?
የቴሌግራም ስሞት ነው
አበን ላምፓርድ ነው የሚለው
ወደ አካውንቱ ተመልሷል ብለን እኮ ላክንልዎት ደንበኛችን አሀ ተመልሷል check ያድርጉት okay